አራተኛ ሪም ክፋይ መደብ ቀዳም ቀዳማ ቀዳሚት ቅዳሚት አንዲት መጀመሪያይቱ ፊተኛይቱ ታላቂቱ በኩሪቱ ፊታውራሪቱ ቀዳም ቀዳሚት ቅዳሚት ማለት አንዲት መጀመሪያይቱ ፊተኛይቱ ታላቂቱ በኩሪቱ ፊታውራሪቱ ካልእት ካልኢት ሁለተኛይቱ ዳግሚት ዳግሚት ዳግሚት ዳግሚት ዳግመኛይቱ ዳግምት ዳግሚት ዳግመኛይቱ ዳግምት ዳግሚት ዳግመኛይቱ ሳልስት ሳልሲት ሶስተኛይቱ ሲሶ ራብዕት ራብዒት አራተኛይቱ እርቦ ሐምስት ሐምሲት አምስተኛይቱ አምሾ ሳድስት ሳድሲት ስድስተኛይቱ ሳብዕት ሳብዒት ሰባተኛይቱ ሳምንት ሳምኒት ስምንተኛይቱ ታስዕት ታስዒት ዘጠነኛይቱ አስርት አስሪት አስረኛይቱ ሳድሱን ግዕዝ ሲወርሰው ቀዳሚተ መጀመሪያይቱን ካልእተ ካልኢተ ሁለተኛይቱን ዳግሚተ ዳግመኛይቱን ሳልስተ ሶስተኛይቱን ራብዕተ ራብኢተ አራተኛይቱን ሐምስተ ሐምሲተ አምስተኛይቱን ሳድስተ ሳድሲተ ስድስተኛይቱን ሳብዕተ ሳብኢተ ሰባተኛይቱን ሳምንተ ሳምኒተ ስምንተኛይቱን ታስዕተ ታስኢተ ዘጠነኛይቱን አስርተ አስርተ አስሪተ አስረኛይቱን ቀዳማይት ቀዳማዊት ካልአይት ካልአዊት ዳግማይት ዳግማዊት እሊህን የመሰሉ ሁሉ ምዕላድ ናቸው ያልናቸው እሊህ ናቸው። ቀዳማይት ቀዳማዊት አንዲቱ ታላቂቱ መጀመሪያይቱ ጥንታዊት ጥንታዊት መጀመሪያይቱ መሰረቲቱ ካልአይት ካልአዊት ሁለተኛይቱ ዳግማይት ዳግማዊት ዳግመኛይቱ ሳልሳይት ሳልሳዊት ሶስተኛይቱ ራብአይት ራብአዊት አራተኛይቱ ሐምሳይት ሐምሳዊት አምስተኛይቱ ሳድሳይት ሳድሳዊት ስድስተኛይቱ ሳብአይት ሳብአዊት ሰባተኛይቱ ሳምናይት ሳምናዊት ስምንተኛይቱ ታስአይት ታስአዊት ዘጠነኛይቱ አስራይት አስራዊት አስረኛይቱ ሳድሱን ግዕዝ ሲወርሰው ቀዳማይተ ቀዳማዊተ አንዲቱን ታላቂቱን መጀመሪያይቱን ጥንታዊተ ጥንታዊተ መጀመሪያይቱን መሰረቲቱን ካልአይተ ካልአዊተ ሁለተኛይቱን ዳግሚተ ዳግማዊተ ዳግመኛይቱን ሳልሳይተ ሳልሳዊተ ሶስተኛይቱን ራብአይተ ራብአዊተ አራተኛይቱን ሐምሳይተ ሐምሳዊተ አምስተኛይቱን ሳድሳይተ ሳድሳዊተ ስድስተኛይቱን ሳብአዊተ ሳብአይተ ሳብአዊተ ሰባተኛይቱን ሳምናይተ ሳምናዊተ ስምንተኛይቱን ታስአይተ ታስአዊተ ዘጠነኛይቱን አስራይተ አስራዊተ አስረኛይቱን ምዕላድ ሲቀር ቀዳም ካለው እስከ አስሪት ያለ በአስር በአስር ይዘረዘራል። ኩላ በሶስት ትዘረዘራለች። አራተኛ ሪም ክፋይ መደብ ተፈጸመ።